ሄሎ ሰላም ጤና ይስጥልን። ሄሎ
አቤት
ሰላም ጤና ይስጥልን። ምን ልርዳዎት?
ስልሳ አምስት ዘጠና ስምንት ሰባት የሚና ገብረት ነው።
ማለት ነው?
ስልሳ አምስት ዘጠና ሰባት
እሺ ለመጫወት ነው።
እ? አዎ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ አንድ ቁጥር ላይ መዝገቡን ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄ ማመን፣ ጀድር ጨዋታ አለ መር መጫወት